ሄሎ ቤት ገብቶልሃል?
ገብቶልሃል?
በሳንቲም ሄሎ
አቤት ሰላም ጤና ይስጥልኝ። እስከዳር ነኝ። እባክዎን ልርዳዎ?
ብሩ እኮ እስካሁን አልገባልኝም።
እሺ ምንድን ነበረ?
እ ሲቦክስ ነበር እና አስገብቼ አንድ ሺህ ስምንት መቶ ካኮቴ ወጣ። ወደ ጫውታ ደግሞ አልገባልኝም።
እሺ ንገረኝ ቤት ስልክ ቁጥርን።
ዘጠኝ አስራ ሁለት አስራ ሁለት ስልሳ ሶስት ስልሳ ሶስት ሰማንያ ስድስት ስልሳ ሶስት ሰማንያ ስድስት ሰባ ሶስት ሰባ የላኩበት የላኩበትን ቁጥር ነው አይደል?
የቤት ቤት ቁጥርህ ማለት ነው። አዎ የላክበት አዎ No የብ- የ CBE ነበር ነው እንዴ? ወደ ቤት ቤት ነው ያስገባኸው ወይስ ከቤት ቤት ነው ያወጣኸው?
አስገባሁት።
ወደ ቤት ቤት አዎ ወደ ቤት ቤት እኮ የቤት ቤት ቁጥር ነው የምትሰጠኝ አባት።
አዎ ያስገባ- ያስገባሁበት ቁጥር አይደል? ያስገባሁበት ካ- ያወጣሁበት በብሩ ማለት ነው ስልኩ አይደለም ያስወጣህበትን ሳይሆን ወደዛ የላክበትን ማለት ነው።